ይስጥልኝ አርሰናል መሰለሽ
ኦኬ
ትራንስፈር የምትችኛው እችን ስነካት ይመጣሉ ወደ ትራንስፈር አድርግ የሚል እሺ። አሁን ራሄል ራሴ ነኝ፣ ግን እናንቺ ቢኒያም እና አርሴም አይደላችሁ? እሱን አሁን ሴንድ ስለው ወደ አንቺ ላድርግና እንዲገ የታለሽ አንቺ አርሴም የታለሽ? አርሴም የለችም እንደዚህ ልጅ ትራንስፈር ለማድረግ ሀና እሺ፣ ያ እና በሀና ኮንት